hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም order አዝዤ ነበርና እንትን ሴሚሲ ነው ያዘዝኩት። እዛ map ኡ ላይ ደግሞ ልጆች ሲገቡ ቦሌ ይላል። check ታደርግልኛል? አንድ እሺ፣ order እሺ። በዚህ ስልክ ነው ታዘዘው?
አዎ፣ አዎ።
እሺ። ትንሽ connection እያስቸገረ ስለሆነ ነው የቀረው።
እሺ፣ ችግር የለውም።
የመች order ነው? አሁ- አሁን create የተደረገው ነው አዎ፣
የፓፓዬ ምናምን።
አዎ። ፓፓዬ፣ ቲማቲ ምናምን order አድርጌያለሁ።
እሺ። ሴሚሲ አካባቢ ነው location ኡ።
ሴሚስ አይደለም? አዎ። እሺ፣ እሺ።
አዎ አመሰግናለሁ።
ሴምሲ ነው። የእንትኑን ያየሁት የአንዱን product ነው ያየሁት። የሌላውን ሊዮና ቦሌ ካለ እነግሮታለሁ። አሁን የፓፓየውን ያቸው ሴምሲ ነው የሚለው።
እሺ፣ እሺ።
ሌላ አመሰግናለሁ።
አዲስ ነገር ካለ እደውላለሁ። እሺ፣ እሺ።
እሺ፣ እሺ።
መልካም ቀን።
እሺ፣ ደህና ነኝ።